hello ጤና ይስጥልኝ ከ BGI ኢትዮጵያ ነበር የምደውለው መስመር ተቋረጠ እሺ እሺ አረፋ አለው ብለውኛል ያቀዘቅዛል ማቀዝቀዙ ምን አይቀዘቅዝም
እሺ ደንበኛችን ጥያቄን መዝግቤ ለጥገና ክፍል አስተላልፍ ሌላ የምረዳውት ነገር ይኖራል እ አሁን ማምጣት አይሉ አስተላልፋለሁ እሺ አስቸኳይ ብዬ አስተላልፋለሁ አዎ በቃ አቆምኩ ይሄ እንትንም በዛ የሚጠው ብሬል ምናምን የሚጠው ሀውር እየሰሩ ሀፒ ሀውር ነው ሀፒ አዎ ሀውር እየሰሩ አዎ አሁን ነው የደረሰብኝ ቢጃይን ይሰሩ ለርቅ ነበር ደግሞ አሁን የፍልልኝ
ቢጃይን ይሰሩ ቢጃይን ደሰቶች
አዎ ቢጃይን እሰይ እሺ ደኛችን ያስቸኳይ ብዬ አስተላልፍልኝ
እሺ እሺ እሺ ሌላ የምረዳውት ነገር ይኖራል ሌላ ያው እንግዲህ ላይባል ነው ግራፍቱ እንጂ ሌላ ምን
ለደውሉ እና ምናልባት እስከሰሙ በኋላ ያሱ መልካም